Hello ቶሎ ጤና ይስጥልኝ። Hope Entertainment ንዱ ነኝ። እባክዎ ምን ልርዳ?
አንድን እንትኖች ሌሎች አዳዲሶች እንትኖች ጣቢያዎች ከታችሁ አስገብታላችሁ አስገብታችኋል?
ደንበኛችን ስልክ እየተቆራረጠ ነው። ኔትወርክ ያለበት ቦታ ይሆናሉ።
ኔትወርክ ባለሁበት ቦታ ነኝ እኔማ ያለሁት። የእናንተ ይቆራረጣል።
እሺ፣ አሁን በደንበኛል ምን ነበረ?
እ፣ ሌሎች ጣቢያዎች ከት አስገብታችኋል ወይ? እንትኖች ላይ ሆነ የአዲስ የመጣው እንትን ላይ ኮፕርስ